Hello.
Hello.
Hello.
ሰላም ዋል።
ሰላም
እንዴት ነው?
አለ ቴሌቪዥን ምን ልርዳውት?
ይኸውልህ አሁን ይሄ ቴሌ ስምንት ሀያ ሁለትን እንትን ስለው እም
እ message ኡ ሞልተዋል ይለኛል። message ኡ ላይ ሲፈልገው ደግሞ message ኡ ላይ የለም። ለምንድን ነው?
ይቅርታ፣ ይሄ ቴሌቪዥን game አገልግሎት ነው።
አዎ
ይ- ሌላ ነው እሱ ስምንት ሀያ ሁለት ላይ
እሺ እሺ